ሄሎ ጤና ይስጥልኝ።
ሰላም
አቤት ራንክ የቆዳ ክሊኒክ።
አቶ ማስጠፋት ነበር ስልኬ ነው ያገኘሁት።
አቶ ሄሎ
አዎ አቶ ሰዓት ወሎ ሰፈር ነው ያለን ታቶ
ለማስጠፋት እ እ ለማስጠፋት ነው።
ታቶ እኮ ወሎ ሰ- ስልክ ልስጥክና ደውልላቸው
እነሱ
ዜሮ ዘጠኝ አርባ ሶስት
ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ ሶስቴ እሺ